ሄሎ ጤና ይስጥልኝ። ቃል ኪዳኔን ከቤት ቤት ምንደርደው
ወንድም አንድ ነገር ተባበሪ። በስፔት ማታ ስምንት ሰዓት ስምንት ሰዓት አምሳ ዘጠኝ ደቂቃ
እሺ
ውድሮ ብር ጫወተ ብር ውድሮ ማድረግ ነበረ ተሳሰ ቢግ ገባ አንድ ሺ አምስት መቶ አንድ ሺ አምስት መቶ ተሳሰ ቢንክ ገባ ቢንክ ፔንዲንግ ፕሮሰስ
አዎ እስካሁን አይመለሱም።
እሺ በስልክ ቁጥር ነው ቤት ቤት የሚጠቀሙት?
አዎ ይሄ ይሄ ነው።
እሺ አንዴ መስመር ላይ ጠብቁኝ፣ ቼክ ላድርገው።
ተጋር በብናሽ እሺ አንዴ ያኔ ሲስተር